Hello ጤና ይስጥልኝ ማን
ጤና ይስጥልኝ ከ ArifPay ነበር የምደውልልዎት ቅድም ደውለውልን ነበር
ኬት
ከአሪፍ ፔይ አ okay አዎ ከ- እሺ POS ማሽኑ ሰራሎት እንዴት ነው ሞክረውት ነበር
አ፣ POS ማሽኑ ያው ተ- እንደ አወራችሁ ቅድም ከሰራ ሰሞኑን እያስቸገረን ነው እህ እና paper ሩን ነው መሰለኝ እ፣ ችግሩ እና መጥታችሁ check እንድታረጉ ነበር የደወልነው እሺ እ፣ ውስጡ paper እያለው ነው የለውም የሚለው ወይስ ምንም የለውም አዎ፣ ነበር ውስጡ አዎ፣ አለው ግን ደግሞ ያው ም።
የተወሰነ ነው ያለው ትንሽ ነው ያለው
እሺ እሱ የሆነ system ሙ እንደ በፊቱ አይደለም እያስቸገረን ነው
በትክክል መግባቱን check ማድረግ ይችላሉ አሁን በትክክል ገብቶ በ- አዎ፣ በደንብ አዎ መዘጋቱን አውጥተን እም።
አድርገነው ነበረ ትናንትና ጀምረን የሞከርነው እሺ ግን እንደሌላው ሲስ ጊዜ አይደለም። active አይደለም፣ እያስቸገረ ነው። መጣችሁ check ልታረጉ።
አሀ system ሙ ላይ ግን እ፣ receipt paper የለውም ነው የሚለው አዎ ለማስከፈት ያው ሲሞክሩ እም፣ አዎ አዎ ወረቀት የለውም ምናምን ነው የሚለን፣ ግን አለው።
እም፣ እሺ key download አድርገው እ፣ ወይም ደግሞ network ኩን check አድርገው ሞክረዋል አዎ ሞክረነው ነበረ።
አ፣ የሆነ ጊዜ ይሰራል፣ እሺ የሆነ በ- የሆነ ጊዜ ያስቸግራል። የሆነ እንደ በፊቱ active አይደለም።
እሺ አንዳንድ ጊዜ ይሰራል፣ አንዳንድ ጊዜ እንደዚህ አይነት አዎ ችግር ያመጣል።
እንደዚህ አይነት ችግር ያመጣል።
እሺ restart አድርገው ይሞክሩ እስከ መጨረሻ። ካልሆነ ግን የእኛ team ኦች መጥተው ያዩ ይሉታል።
okay እስኪመጡ ድረስ ለዛ check አድርጉት። እሺ እናመሰግናለን። መልካም ቀን።